और और और
ሄሎ
አሎ ጤና ይስጥልኝ።
አብሮሽ ጥልን ዶንኪ ቲዩብ ነው የምንደርሰውት።
እንትን ለመመዝገብ ነበር የስራ ምናምን እንደ ዩቲዩብ ጋር ምናምን አይቸው የሸጡ
እሺ እ እዛው ማስታወቂያውን ያዩበት ጋር ሊንክ አለ። በሊንኩ አፕላይ ያድርጉ።
በሊንኩ አዎ አ፣ በ link ኡ apply ነው የምመዘገብ።
በ link ኡ ይመዝገቡ። link ኡን ከፍተው እዛ ላይ ስም፣ ስልክ ቁጥር፣ አድራሻ እያለ detail እ።
ስለሚጠይቅ እዛ ላይ ይመዝገቡ። ከዛ እሺ ይደወልሎታል ማለት ነው።
እሺ፣ ስልክ ቁጥር ምናምን እሞላለሁ።
አዎ እዛው እዛው ይም- ያው እንትን ቦታ ምናምን አልሞላማ።
ያው አሁን ምዝገባ ስለሆነ እም፣ ይመዝገቡና ከዛም ይደወል ይሆናል።
እሺ፣ አመሰግናለሁ።
እሺ እናመሰግናለን።